ሰላም ጤና ይስጥልኝ።
አብሮ ይስጥልን።
ከ BGI ነበር ምደውልልዎት።
እሺ
እ ፍሪጅም ተበላሽቶቦታል። አሁን ፕሮሞተሩ ደውሎ አስመዝግቦ ነበር።
አዎ ብልጫ አዎ እሺ 0911 80 37 36 የእናንተ ስልክ ነው።
ወይ ወይ 0911 80 37 36 ስልክ አስመዝግበውን ነበረ።
Okay የ- ይሄኛው ሲበ- አዎ ያ ይሄኛው አይሰራም። በሌላ መስክ ላስመዝግብሽ ሌላ
አሁን ሄድ እሺ ይህን ሌላ ከ- ላስ ይህ አይሰራም። 11 ቤቱ አዎ ሀያ ሰባት በል 0927 አስራ አንድ 11 ሰላሳ ስልሳ ስድስት 30 16 አዎ ይሄንን መዝግባ አዎ እሺ እ ፍሪጁን ተመዝግቦሎታል። ተበላሽቷል አይደለ?
አዎ ማሽኑ የእንትን ነው የድራፍት ማሽን ነው የድራፍት ማሽኑ ፍሪጅን ብለው ነው ያስመዘገቡት።
የድራፍት ማሽን ነው።
እሺ መዝግበን አስተላልፈንሎታል። እስከ ቀናት ይመጣል። እሺ መልካም እሺ እሺ